ጤና ይስጥልኝ ማሪ ባባ ጤና ይስጥልኝ
ሰላም ነው።
ምንድን ነው አባት
ማሊባባ መኪና ሽያጭ ማርኬት አዎ ማሪ ባባዎች ነን
ባንክ ያለበት ኤብሬ ያለ ነው። ሁለት ሺህ አስራ ሁለት ሞዴል
ኤቭሪ ባንክ የምናያይዘው አለን
ስንት ሞዴል ነው?
ሁለት ስድስት ማኗል የሆነ
ሁለት ሺህ አስራ ሁለት ሁለት ስድስት አልፈ ሁለት ሺህ አስራ ሁለት
አዎ የለንም